hello ወይ ይሰማል?
አ እ እሺ ሌላ ቁጥር አለክ የቤት ቤት የምትጠቀምበት?
አለ እ
አለ ከዜሮ ዘጠኝ ሀያ ስምንት ውጪ ማለት ነው። እዛ ላይ የለም የ deposit message ኡ
አለ ዜሮ ዘጠኝ አስራ አምስት ዜሮ ዘጠኝ አስራ አምስት አስራ አምስት
ሰባ አራት ሰባ አራት አይ አስራ አምስት ሰባ ሰባት ሰባ ሰባት
እ አርባ አንድ አርባ አንድ
ሰማንያ ስምንት
ሌላ ሶስተኛ ቁጥር አለ?
አዎ ሌላ ቁጥር አለክ ሶስተኛ?
አለው እሺ ንገረኝ እሱን።
ዜሮ ሁለቱም ዘጠኝ ላይ የለም። እሺ አስራ አምስት
ዜሮ ዘጠኝ አስራ አምስት ሰባ አራት
ሰባ አራት
እ ሀያ ሶስት ሰላሳ አምስት ሀያ ሶስት ሰላሳ አምስት አዎ
ይሄ ትክክል አይደለም የነገርከኝ ቁጥር ዜሮ ዘጠኝ አስራ አምስት ሰባ አራት ሀያ ሶስት ሰላሳ አምስት አዎ በዚህ ቁጥር የተከፈተ የቤት ቤት account የለም።
እይ እሺ
እንትን አድርግልኝ አንዴ እሺ። ማለት ቀን ሙሉ አንተ case ላይ ነው ያልኩት። check አድርግና የትኛው የቤት ቤት ቁጥር ላይ እንደሆነ የተጠቀምከው check አድርገህ ላክልኝ እሺ።
እሺ